ጤና ይስጥልኝ ቤት ቤት
አሁን ጠዋት withdraw አድርጌ አልገባልኝም። እዛ ነው እሺ ቤት ቤት ስልክ ቁጥር ይንገሩኝ እንዴ
ስልክ ደወልክበት ነው?
አዎ ስንት ብር ነው?
አይ ሺህ ነው። አስር አስር ነው አስር አስር ሁለት ሺህ መሰለኝ።
እሺ እሺ ጠብቀኝ።
እሺ
አስር አስር ሺህ ሁለት ጊዜ ነው አይደለ?
እ አስር አስር ሺህ ሁለት ጊዜ አይደለ?
አዎ እሺ ትንሽ ታገሰኝ እሺ። ቴሌብር ቁጥር የደወልክበት ነው አይደለ?
አዎ
እሺ confirm እያደረኩልህ ነው።
እሺ
እሺ አሁን ገብቶልሃል። ስለደወልክ እናመሰግናለን። መልካም ቀን።
እሺ ለእናንተም መልካም ቀን። thank you እሺ እሺ እሺ